hello ሰላም ጤና ይስጥልኝ። ቤስ ቤስ ከላር ነኝ። ምን ልርዳው
እሺ፣ አሁን ደውዬ ነበር ማን እንዳናገርኩ እንጃ እንጂ credential not enable እያለ አስቸገረኝ። password ወደ ሌላ ክልል ላይ ነበር።
እሺ password reset ይደረግልሃል ተብለህ ነበረ። የት ነው? የት shop ነው?
በሀይሉ አርባ ምንጭ ኤልጎ shop።
እሺ
እሺ፣ በቴሌግራም ነው የምልክልኝ።
መስመር ላይ ጠብቀኝ። አንድ ያናገረህን ሰው ልወቅና እንዴ ባይሉ። እሺ እሺ
እሺ hello ሄሎ ሄሎ ባይሉ አቤት።
lock ነበረ unlock አርጋልሃለች። አሁን check አርገውና እምቢ የሚልህ ከሆነ password ከእንደገና reset አድርግልሃለች። እሺ መጀመሪያ ግን ሞክረው።
እሺ ሀይሉ አርባ ምንጭ ኤልጎ shop እም፣
reset ከመደረጉ በፊት አሁን ሞክረውና ከዛ እምቢ ካለ ወዲያው ቴሌግራም ላይ አሳውቃት ከዛ reset አርጋ ትልክልሃለች። እሺ password ኡ እሺ በቴሌግራም ልላክላችሁ እምቢ ካለኝ አዎ እምቢ ካለ ግን አሁን ሞክረው። መጀመሪያ lock ሆኖ ስለነበረ enable አርጋልሃለች። አሁን check አርገው መጀመሪያ።
እሺ እሺ እናመሰግናለን።